ኧረ እባክሽ ሄሎ ሌላ አቤት ይቅርታ መልሼ ደወልኩልዎት ከችፕችፕ መልሼ ደወልኩልዎት ችግር የለም አ- አ- እሺ እ፣ check አድርጌልዎት ነበር እና ትንሽ የ product እጥረት ስለነበር ነው ያልመጣልዎት እሺ።
ነገ ይገባል ተብሏል ነገ ይመጣል ብሎ
በቃ ችግር የለም እኮ normally በዛን እኮ ነገ ነገ ምናምን ስላለኝ ነው አዎ ልክ ግን ነው ሳምንት ሊሆንም ችግር የለም እኮ እኔ አዎ እንጂ በጣም ሁላ ቤት እንትን ያዘዝኩት ደግሞ ፕሮግራም normally ያልፋል ያው አዎ ከቀጠልኩ መጣ ፈልጌ ነው እንጂ በቃ ችግር የለም ልክ ነው እሺ ነገ ደግሞ አንድ ነው አይደለ የሚመጣው ችግር የለም
በቃ እሺ እሺ ነገ ይመጣልዎታል መልካም ምሽት እሺ እሺ